ጤና ይስጥልኝ እንደምትውዩ?
ሰላም ዋልሽ እማ።
እግዚአብሔር ይመስገን። እንዴት ዋልክ?
እንትን ለመታደም ከአስራ አምስት ቀን በፊት ምናምን ነው ከፍዬ ቦታ ያሳስኩት እና እሺ ትኬቱ ምናምን አልደረሰኝም። እንዴት ነው?
እ ትኬቱን የከፈልክበትን ይዘህ መውሰድ ትችላለህ። ከፈለክ ፖሊ ዝም ብዬ ደንበል- የከፈልኩበትን ይዤ ዛን ቀን መጣ አይሻልም? ስራ ምናምን ትችላለህ።
ስለማይመች መብትህ ይች- ትችላለህ።
እንደሱ ነው የሚቻለው።
ይቻላል። አዎ። እሺ፣ እሺ። አይ ትኬቱ ስላልደረሰኝ እንዴት ነው ብዬ ነው። አመሰግናለሁ።
ችግር የለውም።